ጤና ይስጥልኝ ሄሎ ቪዛ ጆሀና ነኝ። እባክዎ ምን አይነት የጉዞ መረጃ እንስጦ?
የቼክ ሪፐብሊክ ኤምባሲ የት እንደሚገኝ ለማወቅ
እሺ ደንበኛችን እባክዎ በመስመር ላይ ቆዩን። ደንበኛችን መስመር ላይ ኖት?
እ?
መስመር ላይ ኖት?
አዎ እሺ እ ብሔራዊ እ ኢትዮጵያ ሆቴል ዝቅ ብሎ ነው ያለው ደንበኛችን።
ብሔራዊ አዎ ሜክሲኮ ማለት ነው።
አዎ እ ብሔራዊ ተሻግረው ኢትዮጵያ ሆቴል አለ። ከኢትዮጵያ ሆቴል ዝቅ ብሎ።
እሺ
እሺ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።